Hello ሰላም ጤና ይስጥልን Best Bet
Hello ሰላም ነው?
ሰላም እንዴት ነሽ?
አለን አለ።
እንትን እኮ ከፍቼ ነበር Best Bet እና እሺ ቆይ አንዴ ጠብቀኝ። ይዛለች እሷ።
Hello Hello አቤት፣ ጤና ይስጥልን Best Bet።
Best Bet ከፍቼ እ
ከዛ password ጠፋብኝና forget password ስለው እ የሆነ message ላይ ይመጣልኛል።
እሺ እሱን ስሞላው password ላይ አይከፍትልኝም። ምንድን ነው?
እሺ፣ እሱን copy paste አድርግና ሙላው። እሺ፣ ኮፒ አድርጋትና እዛው ላይ paste አድርገ ሙላው፣ አትጻፈው። እሺ፣ ኮፒ አያደርግም ስልኩ። ለዛ እኮ ነው።
እሺ። ወይ ደግሞ በትክክል ጻፈው፣ ካፒታል የሆነውን ካፒታል አድርገ ጻፈውና ከፊት አዎ።
space እንዳይኖረው። እሺ፣ ከፊት ክፍተት እ።
Maybe ካለ ላይ ከፍትልህ ስለሚችል ከፊት space ሳይኖረው አዎ።
በትክክል ካፒታል የሆነውን በ capital small የሆነውን በ small እሺ፣ አድርግና ግን በዚህ ስልክ ከፍቷል account እስቲ ንገ- ንገረኝ ቁጥርህን አንዴ check ላድርግልሽ።
ዜሮ ዘጠኝ እሺ
እ፣ ስልሳ አምስት እህ አርባ ሁለት እሺ ሰላሳ ሁለት አስር
ስልሳ አምስት ነው ያልከኝ? ዜሮ ዘጠኝ አዎ።
ስልሳ አምስት አርባ ሁለት አዎ ሰላሳ ሁለት አስር አስር አዎ በዚህ account አልተከፈተም። ስለዚህ አልተከፈተም።
Forget ብትለው password አይመጣልህም። ስለዚህ አዎ።
አዲስ እንደ አዲስ ነው መክፈት ያለብህ።
Okay Step ኦችን ላክልህ ቴሌግራም ላይ አውራኝና አሁን አ፣ ቴሌግራም ላይ ለሚስ ንገረኝ እንደዚህ በቃልሽ ምን ልንገርህ እንዴት እሺ፣ እንዴት እኮ።
እንደምገባ
Password ኡ እንዴት እንዴት ነው እሺ Login መጀመሪያ Chrome ላይ ገብተህ Best Bet dot bet ብለህ ስልክን ዘጠኝ ብለህ ጀምርና አስገባ ጎግል ላይ ሳይሆንም ትችላለህ።
እሺ ከዛ ስልክን ዘጠኝ ብለህ ነው የምታስገባው።
አዎ ከዛ ቀጥለህ ደግሞ ሁለት የ password ነው የሚመጣልህ አዎ ሁለት የ password box ኦች ይመጡልሃል።
አዎ እነዛ password ኡ መሆን ያለበት ሁለቱም ተመሳሳይ ነው።
አዎ አንድ capital letter፣ አዎ Small letter፣ ቁጥርና symbol አራቱ ሆነው
እ፣ እንዴት እንዴት capital letter እሺ capital letter ስንት ላስገባ መጀመሪያ ላይ እም፣ እ፣ የፈለግከውን ማስገባት ትችላለህ አራት ትችላለህ። ይኸውልህ ልንገርህ መጀመሪያ step ኦቹን።
እሺ digit ኡ ስምንት መሆን አለበት ብዛቱ ማለት ድርጅቱ ነው።
ስምንት ነው አውቃለሁ አዎ አንድ capital letter፣ small letter፣
እሺ እ፣ ቁጥርና symbol ያካተተ መሆን አለበት። የፈለግከውን መደጋገም ትችላለህ።
አዎ ግን capital letter መሆን አለባቸው ሁሉ አይ አይ small letter ም መጠቀም ትችላለህ።
አ፣ ቁጥር ስለዚህ መቆጠር መጀመሪያ ላይ አለበት።
ለምሳሌ ስም ቢሆን መጀመሪያ ላይ አራቱንም ምን ላድርገው ለምሳሌ A ትላለህ መጀመሪያ capital A፣ አዎ አዎ ከዛ የመሰላል ምልክት ታደርጋለህ።
okay ከዛ አንድ ቁጥር ትጽፋለህ።
አዎ ከዛ small ደግሞ B ትጽፋለህ።
እሺ ከዛ በኋላ ያሉትን መ- መድገም ትችላለህ። ግን እነዚህ አራቱ ቢያንስ መኖር አለባቸው ግዴታ።
አይ፣ okay እሺ ከዛ እሺ።
ስምንት መሆን አለበት። እሺ ስለዚህ መጀመሪያ capital letter ከዛ small letter ን መጠቀም ትችላለህ።
አዎ ከዛ symbol፣ ከዛ ቁጥር።
ከዛ ቁጥር አዎ እሺ እንዲህ አመሰግናለሁ ካለ መልሰ መደወል ትችላለሽ። መልካም ምሽት። እኛም እናመሰግናለን።
እሺ።